ትኬት check ለማድረግ ነበር። cashier code ኡ ልንገርህ አስራ ሶስት አስራ ሶስት ሀያ ስድስት ሀያ ስድስት ሰባ ስምንት ሰባ ስምንት ሀምሳ ሶስት
እሺ አምስት ጨዋታ ልወስዳለሁ። እሺ
አመሰግናለሁ።
ችግር የለም። መልካም ምሽት።